ማሪ ባባ
ጤና ይስጥልኝ።
አብረሽ
እች አንድ አሁን Hyundai መኪና ሰማንያ ሁለት ሰላሳ አራት ላይ ደውሉልኝ ይላል። ባንክ ሰባት መቶ ሺህ ብር ይላል። manual ናት። እንትኗ ማርሿ ስንት ነው ዋጋው?
ሁለት ሺህ ሞዴል እና አዎ ሁለት ሺህ ሞዴሉ አዎ አንድ ሺህ CC ትላለች።
እኮ ሞዴሉ ሁለት ሺህ ሞዴሉ ነው የፈለጉት። Hyundai አዎ
ጠብቁ የሚል
ሁለት ሺህ አስራ አራት ሞዴል ናት።
ሁለት ሺህ አስራ አራት አዎ አንድ ሺህ CC ሁለት ሺህ አስራ አራት ትላለች።
እሺ ቁጥር ልስቶ ዜሮ ዘጠኝ አስራ አንድ
እሺ
ሀያ ስድስት
እሺ ዜሮ ዘጠኝ ዘጠና
እ፣ ቆይ እንደገና ንገሪኝ። ዘጠኝ አስራ አንድ ሀያ ስድስት
ዜሮ ዘጠኝ ዘጠና
ስድስት ዘጠኝ ዘጠና እሺ ቡድና ላነጋ
አዎ ይችላሉ።
እሺ ነው ቤት
እኛ ምናምን